hello ማ
እንዴት ነህ?
hello እየጠበቅን ነው። ቶሎ በል እያሉኝ ነው። አንድ ላኪልኝ።
እሺ ማን ምን ነበረ ግን ወንድሜ?
ወይኔ transaction ID ላኪልኝ አንዴ። ሳንቲም ቤት ላይ
transaction ID አዎ፣ ሳንቲም ቤቶች ላክልን ብሎኝ ነው።
እሺ ስልክህን ንገረኝ። ሌው መጀመሪያ ዜሮ ዘጠኝ አርባ አራት እሺ እሺ አርባ ሀምሳ አራት ዘጠኝ አስራ አንድ አርባ ሰባት
አርባ
አርባ አራት ዜሮ ዘጠኝ አርባ አራት ላይ አዎ አግኝቼዋለሁ።
ሀምሳ ሀምሳ ዘጠኝ ዘጠኝ አስራ አንድ አርባ ሰባት
ሰባት መቶ ብር balance ሊሆንብን አባ አዎ አዎ በቃ ይግ- እንልክልሃለን እሺ
transaction ID ው ላኪልኝ አንዴ።
transaction ልክላለን እኮ ሳይሆን አሁን ላኪልኝ።
ለአንተ እየጠበቅን እንላክልህ ነው።
በቃ ይኸው አዎ፣ ትልክልሃለች እሺ ኦንላይን ገብቻለሁ። እየጠበቅን hi ነው።
በለን ሶስት hi ሳምንት በለን ሊያጣ ስለፈለግን hi በለን ቴሌግራም ላይ እሺ አባ ብያለሁ።
ካልከ ሁሴን ችግር የለውም ማነው ስምህ ሁሴን ሁሴን በቃ አቦ ያው ፕሊስ አሁን ላኪልኝ።
እሺ ወንድሜ እሺ እሺ